እባላለሁ።
አቤት ጤና ይስጥልን።
እግዚአብሔር ይመስገን።
ወይዘሮ ዲያና አዎ ባለፈው ከ Preston Homes ነበር የምደውልዎት።
እሺ
አ፣ ባለፈው አዲስ አበባ አይደለሁም ክልል ነኝ እያሉ ነበር። አዲስ አበባ በቃ መጡ እንዴ?
አይ አልመጣሁም።
እ፣ ምናልባት የእርሶ ምናልባት ሰውን እኛ ቢሮ ልከዋል ወይም አይ አላኩኝም።
እሺ፣ አይ ከመጡ ምናልባት ለማስታወስ ብዬ ነው የደወልኩልዎት።
አይ ችግር የለም። በቃ ራሴ ስችል እመጣለሁ ወንድሜ።
እሺ፣ ምንም ችግር የለም። እሺ፣ መልካም እሺ አመሰግናለሁ ስለደወልክልኝ። እሺ ሰላም ዋል።